ሄሎ ሰላም ጤና ይስጥልን ቤት ቤት ኮንፈርም ብሎ ቀረማ ሶስት መቶ ብር እ
ሶስት መቶ ብር ከንፈ- ኮንፈርም ብሎ ቀረብኝ።
ይሄ ነው ቤት ቤት ስልክህ?
አ
እሺ አንዴ ጠብቀኝ።
አይ
ዛሬ ነው
ኧረ ዛሬ ነው አዋ ምን ኧረ ምን ይችላል ይችላሉ ምን
አሁን ገብቷል። እሺ ቼክ አድርግ።